hello
hello ሰላም ጤና ይስጥልኝ በስቱ hello ቤት ቤት ነበረ እንትን ውዝዱ አድርጌ እሺ
pending ውስጥ ገባብኝ እሺ
እና ማውጣት እምቢ አለኛ።
እሺ ስልክህ ንገረኝ ሰባ አራት
ዘጠኝ ሰባ አራት
ስልሳ ስድስት እሺ
አርባ ሶስት አርባ አንድ
መቼ ነበር
ሀያ ዘጠኝ ላይ
በሀያ ዘጠኝ አዎ ማታ
እሺ እንዴ ሊያው
ሁለ- ሁለት ጊዜ ነበረ። አንድ ጊዜ አምስት መቶ አንድ ደግሞ ሶስት መቶ
ስምንት መቶ ብር ነው አጠቃላይ አዎ አጠቃላይ መቶ ብር
እሺ እንዴ ሶስት መቶ አንድ አምስት መቶ እሺ በቃ ለሳንቲም ፔይ ላስታውቅልህና ይገባልሃል እሺ
ትላንትናም እንደዚህ ብሎ ነበረ፣ hello?
ግን ምንም የለም እኮ አዎ አልተመለሰም።
ትንሽ ስላስቸገረን ነው system ኡ። አሁን ነግራቸዋለሁ፣ ከዛ ያሳውቀዋል፣ እስኪ እስከ መቼ ልጠብቅ?
ያስተካክሉልሃል። እስከ ማታ እኔ እደውልልሃለሁ፣ ነግሬያቸው የሚሉኝን ሰምቼ ነገ እደውልልሃለሁ። ግን እስከ ማታ ይገባል፣ የሁሉም እሺ።
ስለሆነ ነው።
እሺ እሺ፣ ቴንኪው እሺ፣ ሰላም ናቸው።
ደግሞ